hello
አቤት ጤና ይስጥልኝ።
አብሮ ይስጥልኝ ምን ልታዘዝ?
ቅድሙ message ለማወቅ ፈልጌ ነው።
message ኡ ቴሌዊን game ይባላል።
እ
game ነው። game ኡ ሲጫወት ሲያሸንፍ ሞባይል ላፕቶፕ አምስት ሺህ ብር ሽልማት አለው።
ስንት ብር ይፈልጋል?
ዕለታዊ ከሆነ ሁለት ብር፣ ሳምንታዊ ከሆነ አስር ብር ይወስዳል።
አ፣ እሺ፣ አመሰግናለሁ።
እሺ።